ሄሎ
ሄሎ
አቤት ጤና ይስጥልን እጅጉ አብረን ስትልን ሰላም ነው ሰላም ነው አለ እንደና እጅጉ ነህ አ ከዊፕላስ solution ነበር የምደውለው እሺ ባለፈው ዊፕላስ application ላይ ተመዝግበህ ነበር አይደል እሺ
እም፣ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን እየጠየኩ ነበር መጠየቅ እችላለሁ
አይን በስልክ ነው ያልነግረው እሺ
እሺ